ሄሎ
ጤና ይስጥልኝ።
ሄሎ ጤና
ካርፌ ይስጥልኝ።
ነው የምንደውልልዎት ማለት ይባላል።
እሺ፣ እሺ።
አቶ ጥላሁን ነዎት?
አዎ፣ እሺ፣ ደንበኛችን የደወልነው አሪፌ የጥሪ ማዕከል አገልግሎት ላይ ያሉትን አስተያየት ለመጠየቅ ነው። የተወሰነ ጊዜ ይኖሩታል?
እም፣ እየነዳሁ ነው እና ወይ በኋላ
እሺ፣ አመኛችን መልሰን እንደውልዎታለን። መልካም ቀን።
እሺ፣ ለሁላችሁ